ሰላም ጤና ይስጥልኝ ችብችብ አብሮ ይስጥልኝ እናት። ግማሽ order ኡ መጣና ግማሹ ቀረ። በሁለት መኪና ነው እንዴ ላካችሁ? check ማድረግ ፈልጌ ነው።
እስኪ ስልክ ይነግሩኛል? ስልክ ቁጥር ሀያ አንድ ዜሮ እሺ።
ዘጠኝ ሀያ አንድ ሀያ አንድ እሺ።
ሀያ አንድ በይና መጨረሻ ዜሮ ሶስት ሌላ
ወይ ቃንድ እያየሁለት ነው፣ አዲስ ይቅርታ።
አበባ። እሺ
እ, የት ነበር ሎኬሽን ያለኝ? ቤታል ቤት አዎ እ፣ እስኪ ትን- የሁለት ነገር ቀረና ሶስቱ ም።
መጣ።
እ፣ ይቅርታ። አዎ አሁንም የወጣ ኦርደር አለ ብለውኛል እና እስኪ ትንሽ ይጠብቋቸው።
ኦኬ እሺ የመ አሁን አንዱ መጥቶልኝ ከመጣሁት- ግማሹ መጣልኝ ግማሹ አዎ።
ቀረ ነው በዛ ነው እ?
አ- አዎ በ- በሌላ እንትን driver ነው መሰለኝ ያለው እሱኛው እና okay ስለዚህ ልጠብቀው እስኪ ትንሽ ይጠብቋቸው፣ ካልሆነ ይደውሉልን መልሰው።
በቃ እሺ አመሰግናለሁ እሺ መልካም እሺ።